ጤና ይስጥልኝ።
አብሮ ይስጥልን ነበር። ዘይት አዝዤ ግን ብሩ አልተመለሰልኝም። ማለት እሺ።
አልቋል ብሎ እንትን ብሎኛል።
እሺ። ቁጥር ነው ያዘዙት?
ምን አልከኝ?
በዚህ ቁጥር ነው የታዘዘው? በዚህ ስልክ ቁጥር?
አዎ ዜሮ ዘጠኝ ሀያ አንድ ሀያ አንድ ብር ሶስት
አዎ፣ አዎ። Okay፣ fail fail fail ያደረገ ነው አይደል?
አዎ
አዎ፣ አዎ። ዛሬ መለስልዎታል። ቴሌብር ይጠቀማሉ በዚህ በዜሮ ዘጠኝ ሀያ አንድ ቤቱ? እሺ፣ ዛሬ መለስልዎታል።
Okay እሺ።
እሺ፣ እሺ። እናመሰግናለን።